ሄሎ
ሄሎ ሰላም ጤና ይስጥልን ጌታነህ አቤት ከ We Plus ነበረ የምደውለው የእኛን application አውርደህ ነበር
እኔ እንጃ ይሆናል We Plus እ፣ ቲክቶክ ላይ አይተህ ሊሆን ይችላል
እሺ
ተ- ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር ያወረድከው normal ለመጠቀም ነበረ እሺ አንተ ያወረድከው አሽከርካሪዎቻችን የሚመዘገቡበትን We Plus solution provider የሚለውን ስለሆነ ተጠቃሚ ከሆንክና የምንሰጣቸውን አገልግሎቶች እንዲሁም አሸናፊ የሚያደርግ referral code አለ። እሱን ለማግኘት We Plus Solution User የሚለውን አውርደህ Okay።
register እንድታደርግ ነው። ለ user ለተጠቃሚዎች user የሚል Okay፣ ስላለን Okay፣ okay።
እሱን አውርደህ register ስታደርግ በግልጽ ከአርባ በላይ የሆኑት አገልግሎቶቻችን ሶስት መቶ ሀምሳ በላይ game ኦች ይመጡልሃል ማለት ነው።
Okay
አመሰግናለሁ። መልካም የስራ ቀን ይሁንልህ።
መልካም ቀን እሺ